Hello
አቤት ይስጥልኝ።
አብሮ ይስጥልኝ።
ከኢትዮ መቶ ሰላሳ ነበር ምደውለው።
እሺ መልእክት አልገባልሁትም።
እ እ እ መልእክት አልገባልሁትም።
መልእክት አሁን እም፣ እስኪ ልየው፣ አላየሁትም።
ማየት ይችላል። እሺ ይዩት።
እሺ ይቅርታ እንዴ ልየው።
እሺ በቃ መልሼ ልደውልልዎት። ይዩትና
እ አሁን እያየሁት እሺ
ዳ
ምን ሚል መልእክት ነው የገባሉት?
እሺ መልእክቱ እንኳን ደስ አለት። አሁን የኢድሚኖስ የሚለው ነው መቶ ሀያ አምስት
እም፣ ከዛ
ሪዲም ኖት ስልክ አሸናፊ ሆኗል ሚል አልገባም።
አልገባም ገና
ይህ ገብቷል። ቼክ ያደርጉት በደንብ በመቶ ሰላሳ አስራ ሶስት ሀምሳ ሶስት ሰማንያ ሰባት አስራ ሁለት አይደል ስልክ ቁጥሮት ያ
ስለዚህ ሪዲም ኖት የሚባል ስልክ እ፣ ቀፎ አሸናፊ ኖት የሚል ተልኳል።
እሺ እሺ ስሞት መጠየቅ ትችላለህ?
ሲስተም ስሞት
ስሜ እዛው ላይ እኮ አለ።
ምኑ ላይ ከምንድን ነው የምትጠይቂው? የለም እዚህ ጋር አበይ
ከማን ነው ከምንድን ነው የምትደውዪው?
ከመቶ ሰላሳ ኢትዮ መቶ ሰላሳ እና በኢትዮ ቴሌኮም አትደውይም እንዴ? በራስሽ ስልክ ከም- ከምትደውይ
በቢሮ ስልክ ነው የደወልኩት እኮ።
በኢትዮ ቴሌኮም ደውይልኝና እናወራለን። እሺ